hello hello አቤት ጤና ይስጥልኝ
ሰላም የቴሌዊን ነው አይደል?
አዎ ቴሌዊን ነው
ምንድን ነው ቴሌዊን? አይ text ኡ ይገባል ብዙ ጊዜ።
አዎ ቴሌዊን ማለት game ነው።
game እሺ።
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል።
እሺ ከዛስ ሰባት ቁጥር ተጭነው አማርኛ ያርጉት።
አድርጌያለሁ። እሺ ሶስት ቁጥር ላይ ለመጫወት የሚል ይመጣል።
አዎ ይመጣል። አዎ ጥያቄና መልስና እድሎን ይሞክሩ የሚል
አዎ
ጥያቄና መልስ በኮይን የእድል ጨዋታ በትኬት ነው የሚጠቀሙት።
አዎ እንደዛ ይላል። አዎ ሞ- ሽልማት ሞባይል ላፕቶፕ አምስት ሺህ ብር ያገኛሉ።
እኮ እንዴት ነው መ- መጫወት የሚቻለው? በካርድ ነው?
አዎ ከስልኮት ላይ ነው balance ኡን የሚወስደው።
እኮ balance ይወስዳል፣ ግን ከዛ በኋላ ጥያቄም አያቀርብም። አይቼው ነው።
እንደዚህ አርጋ ኮከብ ዘጠኝ ሰማንያ አምስት መሰላል አርገ ስደውል መረጃ ይመጣልሃል። ሰባት ቁጥር ተጭነ አማርኛ አርገው ሶስት ቁጥር ላይ ለመጫወት የሚል ይመጣል።
እሺ
ጥያቄና መልስና እድሎን ይሞክሩ የሚል
እኮ ጥያቄና መልስ ላይ ነው እንትን የሚሆነው ጥያቄና ስንት መልስ ማለት በኮ- አይደለም። ጥያቄና መልስ ላይ በ coin የሚመልሱት ሁለት እሺ።
ቁጥር ላይ ለመግዛት የሚል አለ።
አዎ፣ ለመግዛት ገዛው
coin ገዛ
አዎ ከዛ ጥያቄና መልስ ትመልስበታለህ።
okay። ጥያቄና መልስ ከዛ በፊት ገዢ ሲገዛ ነው የሚመጣልኝ።
አዎ።
ገዝቼ ነበር ግን ጥያቄም አለም አልሰጠኝም።
አዎ ይመጣል። ሶ- ሶስት ቁጥር ላይ ለመጫወት የሚለውን ስትከፍት ይመጣል።
እሺ እንደዛ እሞክራለሁ።
እሺ እሺ፣ መልካም ጊዜ።
እሺ እሺ